ያምርብኛል።
hello ጤና ይስጥልን። ከብጃ ኢትዮጵያ ነው የምንደውለው።
ይቅርታ ማለቴ የሌላ አማራጭ የለም። ትናንትና እኮ ይመጣሉ ብዬ ስጠብቅ
ልክ ነው ደንበኛችን ለተፈጠረብን ነገር ይቅርታ እኛ በተደጋጋሚ እያስተላለፍን ነው። ምናልባት ሌላ ወረፋዎች ሆኖ ሊሆን ስለሚችል ይጠብቋቸው። ግን እኔ ስሉን እንደረሱት ተመዝግበው አሳውቃለሁ ለሚመለከተው አካል።
እሺ ሌላ መረዳውስ ነገር አለ ደንበኛችን?
ያው ሌላ ከሱ ውጭ ምንም የለም።
እሺ ስለ ደወሉልን እናመሰግናለን። ስለ አገልግሎት ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡልን። መልካም ቀን።
እሺ